hello ጤና ይስጥልኝ። ቃል ስለነኝ ከ Best Bet ምን ልርዳው?
ሄሎ ሄሎ ጤና ይስጥልኝ። Best Bet ነው ምን ልርዳው?
ቤት የ withdraw ው በናትሽ
withdraw ነው withdraw withdraw አራት አራት ሺ አራት ሺ ስምንት መቶ
እሺ፣ አንድ መስመር ላይ ጠብቁኝ።
እሺ
hello ሰላም ጤና ይስጥልኝ። Best Bet አዎ
አቤት አቤት አቤት አቤት አቤት አባ
እህ
ሄሎ ሄሎ አቤት ምን ልርዳ?
አዎ አራት ሺ ስምንት መቶ withdraw withdraw በዚህ በደወልክበት ቁጥር ነው?
አዎ አዎ አዎ ንገረኝ እስቲ።
እሺ አስራ አምስት አስራ አምስት ዜሮ ሰባይን አስራ አምስት አስራ አምስት እህ ዘጠና ሰባት እህ ሰላሳ ስምንት ሰላሳ ስምንት አዎ እሺ ቆይ አንዴ እሺ
አራት ሺህ ስምንት መቶ ነው ያልከኝ?
አራት ሺ ስምንት መቶ ዛሬ ነው?
እ አሁን አሁን አሁን አሁን ኦኬ እሺ ያው ገብቶልሃል። check አድርገው። እሺ አባ thank you very much እሺ። ስለ ደወልክ እናመሰግናለን። መልካም ቀን።
በጣም ጥሩ ነው።
እሺ አባቴ። እሺ እሺ። ያመን